ሄሎ
ሄሎ ጤና ይስጥልኝ። Flintstone Homes
እግዚአብሔር ይመስገን
ሰላም ነው?
ሰላም ነው ወደ Flintstone Homes ነው የደወሉት።
እ
ወደ Flintstone Homes ነው የደወሉት።
አሁን ህንፃዎችን ህንፃዎችን ለማ- ለማ- ልጎበኝ ብዬ ነው።
እ ይቻላል። እ ቤት ነው ወይንስ እ አክሲዮን ነው የሚፈልጉት እርሶ?
አዎ፣ ቤቶችን ለማየት ይቻላል። ከምን ላይ ነው ማስታወቂያችንን የሰሙት?
አመታ ተሌቪዥን ነው አሁን የሰማሁ።
እሺ፣ ቦሌ ገርጂና ልደታ ያለን እ office የት ያለው ይቀርቦታል?
እ እ እ ቦሌ ገርጂ እ።
ልደታ አለን ቢሮ
እ የት ያለው ይቀርቦታል እርሶ?
እ ያ- ያው እኛ ገጠር ነው እንግዲህ ያው ገጠር ከተማ ነው።
አሀ ከአዲስ አበባ ውጪ ነው ያሉት?
አዎ ሩቅ ነኝ እኔ ቴፒ የሚባል ሀገር ነው።
አሀ አሀ። ታዲያ መምጣት ወይ ሰው መላክ ይችላሉ?
አልችልም አልችልም።
በቃ እሺ፣ እንደዛ ከሆነ በስልኮት application ልክሎታለን። ስልኮት ስማርትፎን ከሆነ በስልኮት መግዛት ይችላሉ። link ኡን እልክ link ኡን እልክሎታለሁ።
እሺ እሺ እሺ፣ ስሞትን ማን ልበል?
አሰፋ
እሺ፣ አቶ አሰፋ መልካም ቀን።
አሰፋ ፈጠነ